hello hello ወይ መልሽ ደወልኩኝ።
okay ወጥቷል፣ እቃዎት ወጥቷል። አሉላ የሚባል driver ነው የያዘው።
okay ይደውሉሎታል፣ ስልክ ያንሱለት ወይ ልስጦት የእርሱን ስልክ ምናልባት ከደወለ
እሺ ዜሮ ዘጠኝ ዜሮ ሁለት
እሺ ዜሮ ሁለት ሀምሳ ሁለት ሀምሳ ሁለት ሰባ አምስት እሺ ሰላሳ አንድ ስለ- ሌላም order ይኖራል አንድ ላይ ነው እንትን የሚለው።
አዎ ብዙ order ነው የወጣው።
okay ምናልባት የጎደለው ካለ በኋላ ደውሎ ያሳውቁ።
እሺ መጣለት። እሺ፣ እሺ፣ መልካም